በቀለው ብራና ወጥሮ አንቺን ከማለሞ ከቀለማት መሃል ድንገት ተገኘሽ አተኩሮ ቢያይሽ ለካ ሞናሊዛ ነሽ ሞናሊዛ ዘመን ከሰለሞን ጥበብ ተበድሮ ታላቅ ብርሃን ሆነ ከሮማ ጀምሮ አዛኝና ቁጡ ሁለት መልኳን ይዛ ከቀለማት መሃል ታየች ወጣች ሞናሊዛ Just start to find